ሰላም ጤና ቤት ቤት በምስል ላኩልሽ እኮ ምኑን
ከቴሌብር ወደ ጨዋታው ልክ የነበረው ለመተሰባበር
ዋል በሌ ቴሌግራም ስምህን
ከመስገን ይላል ዜሮ ዘጠኝ አስራ አምስት ሰባ አራት ሰባ ዘጠኝ አስር አይ የቴሌግራም ስምህን ንገረኝ።
ተመስገን ተመስገን ማን ነው የሚለው ገብረስላሴ ናልከኝ ተመስገን ገብረስላሴ እንትኑንም ደግሞ እ አዎ አዎ ከአስር ደቂቃ በፊት ነው።
እሺ የለም hi በለኝ እስኪ ቴሌግራም ላይ message ኡን በላክበት
hi ልበልሽ ድጋሚ አዎ
ወጥቼ እሺ